hello ጤና ይስጥልኝ ችጂ ጤና ይስጥልኝ።
ሰላም
ያዘዝኩት ነገር ከሳምንት በላይ ስላለፈው ገንዘቤን እንድትመልሱልኝ ነግሬያቸው ነበር።
okay እሺ እሺ እስካሁን ድረስ አልተመለሰም።
እሺ refund ላይ አስመዝግበው ነበር አዎ አስመዝግቤ ነበር። አዎ ሶስት ሺህ አራት አሁን አምስተኛ ጊዜ ነው ስደውል።
እሺ በጣም ይቅርታ በዚህ ቁጥር ነው አዎ በዚህ ቁጥር
ሀብታሙ በሚል ነው አዎ ሀብታሙ ብስራት።
personal order አይደል ያዘዙ አዎ personal order ነው። አዎ ሰባት መቶ ሀምሳ አምስት ብር እ ሁለት መቶ ምናምን ብር ነው የከፈልኩት። አላውቅም።
በጣም ይቅርታ እሺ አሁን አስመልስልታለሁ አሁን ይጠብቁኝ በጣም ይቅርታ እሺ